ወይ ወይ ልሳን አሁን ከቤት ስሬት ነው። አሁን ደውለው ነበር።
አዎ ጌም ክሬዲት ምናምን ጌም ክሬት ምናምን ነው የሚለው እኮ አለ ጌም እኮ እስ- እሺ አሁን ቤት ስሬት ላይ ግቡና ማለት ነው።
እ ከስር ክብ የሆነች ባብል ነገር አለች አ? መልእክት መቀበያችን ቻት የሚያደርጉባት ያውቋታል።
ኦኬ ቀይዋ ከ- ከታች በኩል አዎ፣ ቀይዋ ማለት ነው።
እ እቺ ቀይዋ እዛ- ነጭ ያለባት አዎ እዛ ላይ ገብተው ይጻፉልን እስቲ ይጻፉልን። አሁን የሚለው- ደውዬ ነበር ይበሉንና
እ ከዛ ስ- አሁን ደውዬ ነበር ይበሉን። እዛ ላይ ጽፈውልን ማለት ነው። ከዛ screenshot ነው አዎ።
ይላኩልንና እናየዋለን።
አይ እሺ እሺ